ይሄ መቶ ሃምሳ ብር የጨመረብን
እኮ ጤና ይስጥልኝ።
እንዴት ዋላችሁ?
እግዚአብሔር ይመስገን ሰላም።
June አስራ ሶስት ስኳር ነበርና ወይ አልመጣለም ወይ refund በዚህ ቁጥር ነበር
አይደለም ሀያ አንድ ቆይ ቁጥሩ ላይ ሆና ልንገርሽ።
አዎ ይንገሩኝ።
ሀያ አንድ ሰማንያ ስምንት ዘጠና ሶስት
ስልኩ ቁጥር ነው የሚነግሩኝ።
እኮ ያዘዙበት ዘጠኝ አስራ አንድ
አስራ አንድ ነው።
ሀያ እሺ አንድ ሀያ ሰማንያ ስምንት ዘጠና ሶስት
መቅደስ በሚለው መቅደስ የሚለዋ መቅደስ አራት ኪሎ ነው።
አይ አንድ ነው። የእነሱም እንደዛው ማለት ነው። አንድ ላይ የሁላችንም እኮ አሁን አዎ refer ተደርጓል። አሁን መቼ የአራቱም ኪሎ መቅደስ ላይ አድርገነዋል።
አሀ፣ በእሷ ነው የሚገባው። ሌላ ጊዜ አሁን እኮ ከለዩትን አዎ የአራቱም ኪሎ በእሷ ነው ያስገባ ነው። እሷ ትላከልን እሺ፣ እንደዛ ከሆነ እሺ፣ እሺ፣ thank you ነው በየእንትኑ የሚገባው እንጂ አዎ፣ አዎ እሺ ነው thank you።
እሺ